ሄሎ
አውሪ ሰላም ጤና ይስጥልኝ። ቴሌቪ
ያውሪ ይስጥልኝ።
አለን ምን ልርዳት?
አይ እንትን ለማስቆረጥ ፈልጌ ነበረ።
እም፣ ምን አሉ?
አይ ብር ምስል በዚህ እንትን እየወሰደችብኝ ለማስቆረጥ ፈልጌ ነበረ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
ስንት አልሽኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
እሺ